ጤና ይስጥልኝ ሁሉ ስፖርት ነው ባካው ምንለው
እሺ ማ ቅድም ልኬልሽ ነበር መልስ አልሰጠሽም።
ቴሌግራም ላይ ልከዋል።
አዎ ልኬልሻለሁ።
እሺ እናሳውቆታለን። ቴሌግራም ላይ በትዕግስት ይጠብቁን መልስ ስናገኝ።
አረ ምንድን ነው ትናንት አንስታችሁ እኮ ነው እና ምን እሺ
ምን አሉ?
ትናንት አንስቼ እኮ ነበር ስጠይቅሽ ነበር አንዳንድ መልስ ጊዜ እራሱ- system ስለሚያስቸግር ነው።
አዎ ደግሞ እንትኑ ማለት ደግሞ ምን ነው ቴሌብር ምናምን አይሰራም።
አዎ update እየተደረገ ስለሆነ ነው system አችን። በትዕግስት ይጠብቁ።
እስከ መቼ ይቆያል? እሺ በግልጽ ንገሪኝ።
እሱን አናውቅም። እስከ ነገ ይጠብቁ። ነገ ይስተካከላል።
እሺ እደውላለሁ። እሺ